ትላንትና withdraw እየነበርን እስካሁን አልመጣምና ስልክህን ንገረኝ ዜሮ ዘጠኝ ዘጠና አንድ እሺ
ሀያ ስድስት እሺ
ሀምሳ አስራ ሶስት
ስንት ብር ነው withdraw ያደረከው?
ሰላሳ አምስት
እሺ ወደ ቴሌ ብር ላድርግልህ ወንድሜ?
አዎ ቴሌ ብር
ስልክህን ንገረኝ የቴሌ ብር
ራሱ ነው አሁን የነገርኩሽ ዜሮ ዘጠና ዘጠኝ ስድስት ዘጠኝ ሀምሳ አስራ ሶስት አዎ
አስራ ሶስት ዜሮ ዘጠኝ ዘጠና አንድ ሀያ ስድስት ሀምሳ አስራ ሶስት በቃ አስገብቼልሃለሁ እሺ
እሺ ገብቷል እሺ ችግር የለም